hello ጤና ይስጥልኝ።
akkam jirtan nagaa
እሺ አንድ የመስመር ላይ ጠብቀን።
hello ጤና ይስጥልኝ። በኩት ምን ልስራ? hello
አቤት አቤት ጤና ይስጥልኝ። በኩት ምን ልርዳ?
እንትን ስልሳ ስምንት አምስት ላይ ስድስት አምስት ላይ ስድስት ሰማንያ አምስት እሺ
እኔ ቁማር መጫወት አልፈልግም። እሱን ምን አለች?
ቁማር መጫወት አልፈልግም እኔ
እሺ ይሄ ቁማር አይደለም።
አይደለም ከዚህ በፊትም ብር ሲሞላ ሁሌ ብር ሲሞላ ሲሞላ ሲሞላ እየቆረጥብኝ ነው። ታሪ አልከዛ
የቴሌቪዥን ደንበኛ ናት። እንደዛ ነው። የቴሌቪዥን ደንበኛ ነበሩ። ይሄ የቴሌብር game ነው። እድሎት የሚሞክሩበት game ነው እንጂ ቁማር አይደለም። እድሎት ሞክረው ካሸነፉ የተለያዩ ሽልማቶች የሚያገኙበት ነው እና ደግሞ የሚመዘገቡትም በእርስዎ ፍላጎት ነው እንጂ እዚህ system ላይ ማንም ሰው እርስዎን አይመዘግቦትም። እርስዎ ራሱ ልመዝገብ ፈልገው አሁን ይሄ ማለት አይደለም።
game ነው አቋረጥም እሺ እንዳለበት መብቶት ነው። ይፈልጉት ማለት ይችላሉ።
ከዚህ እንዳ ልጅ እንዳይለ